Hello
Hello አቤት ሰላም ነው?
ሰላም
እ ብድር ያለበት መኪና አለ እንዴ የሚሸጥ?
Compact
ስንት ሞዴል?
ሁለት ሺ አስር
የሆነ ቴሌግራማችሁ ላይ ሁለት ሺ አስራ ሁለት የሚል አይቼ ነበር።
ሁለት ሺ አስራ ሁለቱ ባንክ የለበትም cash ነው ሁለት ነጥብ ሁለት
አሀ እሺ ባንክ ያለበት ስንት ነው?
ሁለት ሺ አስር ነው አስራ ዘጠኝ ከሀምሳ ነው የሚባለው ሰባት መቶ ሺ ዕዳ አለበት ለእጅ አስራ ሁለት ከሀምሳ ማለት ነው።
አሀ አ እ ጽድት ያለ መኪና ነው?
አዎ ጽድት ያለ ነው በፍተሻ ነው ደግሞ መተሽ አንቺን ማስፈተሽ ትችያለሽ
ድርድር ይኖረዋል?
የተወሰነ ይኖረዋል
እሺ በቃ ቆይ እ እደውልልሻለሁ በቃ እሺ እሺ እሺ